hello ወሽ እሺ፣
ማየት ነው አ- አለን አለን። እሺ ምን ሆነብክ?
እንትን ነው እዩልሽ እኔ ጋ የተጫነ ማለት ነው።
እሺ
ይሄ ስፈልገው የሆነ GR ምናምን የሚል ነገር ነው። ሌላ ቦታ ፈልጌ ሳገኘው ያው እንድጭኝ እየፈለኩት ደግሞ ማለት ነው።
እህ
best bet game የሚለው አለ አይደለ? best bet game የሚለው አ- አ- አራት game ያለበት አራት game ያለበት አዎ፣ ቤስት ቤት ጌም የሚለው ማለት ነው። ፍሪኮንሲው ጋር እኮ አዎ፣ እንደዛ የሚል እኮ ነው። ታዲያ አንተ የምትከፍተው ነው ማተር የሚያደርገው። የከፈታችሁት ቤት ቤት ግብ ይሄኛውን ቆይ ፎቶ ልላክልክማ። ያው ያኛውንም አየሁት። ስፈልገው ጂአር ምናምን ነው የሚል ጂአር ጃር የሚል አይደለም። አይ ቆይ ልላክልክ ልላክልክ፣ አንድ ጠብቀኝ እዚህ ጋር።
ሳዘጁ ላይ ሽልኝ ነው ምንሽ ነው እሺ፣ እሺ፣ እሺ። ጃር የሚል ነው እንደ የከፈታችሁት እናንተ።
እኛ የማይከፈት ነው best bet game የሚለው best bet game የሚለው እና አምስት ደቂቃዋ spin win ነው royal የምትለው
ይሄ ማለት ነው ይኸው ማስኪ ይሄኛውን ነው እ ይሄኛውን ነው የምትከፍቱት።
አዎ እና ይሄኛውን እኮ ነበር የፈለኩት። እኛ ነው የከፈትነው ይሄን ነው።
የከፈታችሁት ይሄንን ነው አይደለ?
አዎ
እዚህማ ቆይ እ
አንደኛዋ ደግሞ አምስት ደቂቃዋ ማለት ነው ሮያሉ።
የቅድሙ የሮያሉ አይገጥምም እንዴ?
እ የቅድሙ የሮያሉ
የሮያሉ ይለያያል።
ይለያያል። የቅድሙ አዎ አንቺ እየልሽ እህ አንደኛ የገባችት እህ አንደኛ የገባችት እ
የ- የእንትኑ ነው አሁን የላክሽልኝ እዚህ ማለት ነው። በስተት የገባ የእንትኑ ነው spin win የሚለው አለ አይደለ? spin win ብቻ የሚለው okay spin win የምትል ብቻ ነች ያለችው።
spin win የሚል አለ። spin win royal የሚለው ደግሞ አራት ደቂቃ ናት፣ አምስት ደቂቃ አይደለች። በአዲስ ሲታ እንዴት አልሆነ frequency ው እዚህ ጋር አምልሽ ቆይ ብዙ ቆይ ጊዜ እንደገባሁ ነው አንዴ ላይክ ድጋሚ ልንገርክ ነው የመጨረሻው።
እሺ እ፣ ከዛ check ታደርገውና ትነግረኛለህ። እሺ አንድ እሺ፣ okay።
አንድ አምስት ደቂቃ ጠብቀኝ።